የለሽ መስለው ጨዋታሽ ከብዶኛል ሁኔታሽ በሙሉ ተለወጦብኛል ንቅር አለኝ ነገርሽ ጣፍተሽኝ በማምረሽ እንቆቅልሽ መስለው ጨዋታሽ ከብዶኛል ሁኔታሽ በሙሉ ተለወጦብኛል የደበኩት ሁሉ ይወጣል ፊት ላይ ወይ ወይ ወይ ወይ ነገር መያዝ አልችል ነኔ ከአንገት በላይ በልቡ የኖረ የሰው ልጅ ግርታ ወይ ወይ ወይ ወይ ወይ ነገር አይደብቅም አይን እንደ በሽታ ሰዋሶ ካቴደ ዳመና ዳም ለፍቶ ያገኘው ያጣሎ ለምነው አሳድጌው ነበር ፍቅርሽን ኮትኩቼ አልታደልኩም እንጂ ለመብላት አንኩቼ አለኝ ነገርሽ ጣፍተሽኝ በማምረሽ እንቆቅልሽ መስሎ ጨዋታሽ ከብዶኛል ሁኔታሽ በሙሉ ተለውጦብኛል ቅር አለኝ ነገርሽ ጣፍተሽኝ በማምረሽ እንቆቅልሽ መስሎ ጨዋታሽ ከብዶኛል ሁኔታሽ በሙሉ ተለወጦብኛል በጣምሽ በለዛሽ ባመልሽ ሲኩራራ ዋይ ዋይ ዋይ ዋይ ዋይ ምነው መምረር ያዘ የፍቅርሽ ሸንኮራ ልቤ ሲጠብቀው በራፉን ከፋፍቶ ዋይ ዋይ ዋይ ዋይ ዋይ ሳይመለስ ቀረ ያ ፈገግታሽ ጠፍቶ ዳመ ለፍቶ ያገኘው ያጣለው ለምነው አሳድጌው ነበር ፍቅርሽን ኮትኩቼ አልታደልኩም እንጂ ለመብላት አልሆነ